ሰላም ጤና ይስጥልኝ ቤት ቤት
ሰላም ጤና ይስጥልኝ። አሁን ደውዬ ነበር።
እሺ ይቅርታ፣ ምን ነበረ?
account እምቢ ብሎኝ።
አዲስ account ለመክፈት ነው?
አዎ ማለቴ ተዘግቶብኛል፣ password እምቢ ብሎኝ።
አዲስ ነው ወይስ የነበረ account ነው?
አይ አዲስ ነው፣ ከትናንት ወዲያ ነው ወደ ሺል ሺል branch እንትን ያልኩት።
account ነሽ እንዴ? cashier ነሽ?
አዎ አዎ።
ምንድን ነው ያለሽ? ምንድን ነው የሚልሽ?
እኔ እዛ ቴሌግራም ላይ ልኬለታለሁ ላኪልኝ ብለው አሁን ደውዬ ከዛ ስራ እንትን ማን ልበል? ቴሌግራም ላይ ስምሽን?
ዮርዳኖስ መሀመድ ዮርዳኖስ መሀመድ ፈትቼ ቁጭ ብያለሁ ስራ
እህ እህ።
ዮርዳኖስ መሀመድ
ይቅርታ እንደ ዮርዳኖስ ነሽ ብለሽ ጽፊልኛለሽ። በጣም ብዙ text ስለሆነ አላገኘሁትም።
እሺ አይ ልኬላችሁ ነበር። እስኪ አንዴ እዩ።
እሺ እሺ፣ አንዴ hi በይኝ። ይቅርታ hi በይኝና ልልሽ። እሺ በየትኛው በዚህ በአረ በ support ኡ ነው እንጂ ቤት ቤት support team በሚለው hello።
እሺ እሺ እሺ